ጤና ይስጥልን። ዋሽንግተን ዲሲ ማማከር
እዛ እናንተ ሆስፒታል medical test አድርገን ነበር እሺ፣
እና እኛ ከክፍለ ሀገር ስለመጣን እዛ system እየሰራ አይደለም፣ አርብ ዕለት ይሄን- አርብ ዕለት እናሳውቃለን አሉን እም፣
እና ውጤቱን ለማወቅ ብለን ኦንላይንም አልተደረገም መደረጉን እና ያለመደረጉን
ቆይታችኋል ከሰጣችሁ ሜዲካል።
አዎ አንድ ከሳምንት በልጧል።
በቃ መታችሁ ጠይቁ ነገር
እዛ መተን
አዎ፣ ወይ ጠዋት ደውሉ መምጣት ማችሁ ከሆነ እህ ጠዋት ደውሉ።
አስደውል